ሰላም መንግስት ቤት ሄሎ
ጤና ይስጥልን።
ሰላም ጤና ይስጥልኝ። ምን ልርዳው?
እንትን ጨዋታ ለማስለቀቅ ነበረ።
ጨዋታ ለማስለቀቅ ማለት ኳስ ነው?
አ አ እሺ፣ በአንዴ cashier ኮዱን ይንገሩኝ።
አስራ ሶስት ሰማንያ አራት እሺ
ሰባ ስድስት እሺ
ሰባ ዘጠኝ
ሰባ ዘጠኝ
ሌላም አለ።
እሺ፣ አንዴ ጠብቀኝ። ይሄ አንድ የተራዘመ ጨዋታ ስላለ ሀያ አራት ሰዓት መጠበቅ አለቦት።
ሀያ አራት ሰዓት በኋላ ነው።
አዎ ከአራት ሰዓት በኋላ በአራት ሰዓት ውስጥ ጨዋታው ከተካሄደ ውጤቱ አዎ።
ይያዛል። ካልተካሄደ ደግሞ ይሄኛው ጨዋታ ቦይድ ይደረግና የቀረው ይሰጡታል ማለት ነው።
ከሀያ አራት ሰዓት በኋላ አዎ አዎ። እሺ ሌላኛውም እንደዚህ አይነት ነው?
አዎ እሺ በቃ ትንሽ ጠብቁ።
ሀያ አራት ሰዓት እሺ መልካም ቀን።